የለው ሰላም ጤና ሄሎ በዚህ ቦታ አላገባማ ያሁን ነው የምደውለው ልጁ ምን አልከኝ?
የቅድም ልጅ ነ የቅድም ነው
ምን ነበር
አላገባማ ቢሮ አላገባም እስካሁን ውስዶ አድርገህ ነው?
አዋ መቼ ነው?
የሁለት ኦክቶበር የሁለት ቀን ኦክቶበር የሁለት ቀን አሁን በፊት የደውለህ ማለት የነበር ከሆነ አዋ አዎ፣ እሺ። በኦክቶበር ሁለት በዘጠኝ መቶ ብር ውስዶ አላደረክም? እሺ
አራቀ በእናትህ ነው አሁን አሳይል ገና ካንሰል አይደለም እ እ አ ምን አልከኝ?
አል- አዎ፣ አላ ስድስት መቶ ብር እንዴት የለውም
ወይ የቤስት ቤት ስልክህን እሺ ንገረኝ።
አንድ ቁ- አንድ ቁጥር አድርገው አንድ አድርገው በቃ ሶስት አድርገው የትናንት ማለት የዛሬ
ኦክቶበር አንድ አ
ኦክቶበር አንድ ነው ያደረግከው። October ሁለት
ሁለቱም አሳ- አይ እዩ ችግር የለም
ዘጠኝ መቶ ብር አ
እሺ፣ pending ላይ ነው። process አድርጎ ስጨርስ ይገባልሃል። እሺ መቼ ነገ፣
ነገ አዎ ይስተካከላል። ከነገ እም።
ይገባልሃል።
አላ አይደል ግን አዎ በአንድ ነው፣ በሁለት ግን አይደለም። October አንድ ነው ይዝዱ ያደረግከው ዘጠኝ መቶ ብር።
እሺ እሺ